Hello ቤርሳቤ ነኝ።
ሰላም ነው?
አለሁ እግዚአብሔር ይመስገን።
ዘጠና ሰማንያ ስድስት
ዘጠና ሰማንያ ስድስት
ሰማንያ ስድስት ምን ሆነብህ?
አዎ እስካሁን አልተሰጠኝም።
እ order ኡ እስካሁን አልተሰጠኝም ከምግብ ቤት ሬስቶራንት ነው
እ ጆይ ላፍቶ
እ ጆይ ላፍቶ ጆይ ላፍቶ ዘጠና ሰማንያ ስድስት ነው ያልከኝ?
አዎ ማነው ስምህ?
ብሩክ እንዳለ
ብሩክ። እሺ ቶሎ እንዲያወጡ ላሳውቅልሃለኝ።
እሺ